ሄሎ
ሄሎ
ሰላም ጤና ይስጥልን
አሜ ደህና
አለን። ምን ልርዳዎት?
አሜ ያው ለዛ ምሳይ ዘክራ ፋቲክ ግደም ዘክራ ከፍሽት አስላሰት ነው ነው ምን አለ?
ለዛ ሸራ እንጠረሻ ስልፊ ትግርኛ የለም ይቅርታ።
አማርኛ ይቻላል። ለዛ ሀያ አራት ለዛ ሀያ አራት እና ልክ ወደ ስለ ስለ ትግር ወስዳለሁ
የቴሌ ዊን ደንበኛ ስለሆኑ በየቀኑ ትኬት ስለሚሰጡት ነው። በሚሰጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛል።
ዋሞ ብዝሕ ብዝሕ ናች እኮ ቁርስ ከምሽት ምሽት ሲወሰድ አለ ሁለት ብር አንድ ምሽት እኩል አለ ወስ- ወታ ምሽት ምሽት አልደለም እኔ ብቻ ነው
እንዲቋረጥሎት ነው።
እ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥርን ይጫኑ።
ኮኸው
ዘጠኝ ሰማንያ አምስት
ዘጠኝ ሰውን ሀምስ እሺ እሺ፣ ስድስት ቁጥርን ይጫኑና ይቋረጥሎታል።
ስድስት እሺ